ሄሎ ሄሎ
አ ቴሌ ሰላም ነው?
ሰላም ነው ሰላም ነጋሽ።
አለን።
እንትና ይሄ ስልክ አሁን የደወልክ ስልክ እሺ ይሄ ቁጥሩ ዛሬ ዛሬ እንትና እስከ አንድ ሰዓት አካባቢ እስከ አስራ አንድ ሰዓት ለማታ ሁለት ጊዜ account ብር ለመጨመር
እሺ ስድስት ሺ አምስት መቶ እና ሶስት ሺ ያው እንትና ነው ሰማይ ላይ ነው። account account ኡ አይገባም። አዎ የትም ቦታ አይገባም። ወረዳ ላይ ነኝ።
deposit ነው ያረከው?
አዎ እሺ deposit ስታደርግ የደረሰ text አለ አይደለ?
አዎ እሱን text ቴሌግራም ላይ ላክልን።
አህ እሱን ቴክስት ቴሌግራም ላይ ላክልን።
በይ ዲፖዚትማ አካውንት ስትመልስ ብሩ
አይደለም እ ከቤስት ቤት ነው ወጪ ያደረከው?
አይ አካውንት አካውንት ለመመለስ ይፈልጋል እኮ እኮ ከቤስት ቤት ነው ወጪ ያረከው? ነው ቤት ከአካውንትክ ነው ወጪ ያረከው?
አካውንት ነው አካውንት ነው አካውንት ለመመለስ ይፈልጋልና ያው አይገባም account ኡ
እ ብር ነው አይደለ?
አዎ ብር ነው ስድስት ሺ አምስት መቶ እና ሶስት ሺ
የቤስት ቤት ቁጥር አሁን የደወልክበት ነው?
አዎ አይ አስራ አምስት አዎ
እሺ ወደ ቴሌ ብር account ላስተላልፍልህ?
አ አ- ወደ ቴሌ እ አይ account መመለስ ይፈልጋሉ።
ወደ ቤስት ቤት ልመልሰው?
አዎ እሺ ሁለቱንም
አዎ ሁለቱም አዎ።
እሺ መልሼዋለሁ በቃ።
አየ አየ አመሰግናለሁ በጣም እሺ እኔም አመሰግናለሁ። መልካም እ- እሺ እሺ እሺ የኔ ቴሌ